ሊዶን ተደወ
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ልጆች ቲቪ ነው ልርዳዎት።
ሄሎ
አቤት ይሰማል።
አንድ ልጅ ነበረች እና በጣም በልዩ ተሰጥኦ ያላት ልጅ ነበረች እና ለማስመዝገብ
እሱ ጥምቀት ለማስመዝገብ ፈልገው ነው።
አዎ
የስንት ዓመት ልጅ ናት?
አራት ዓመት ተኩል
እሺ ምን ወት ናት ለእርሶ? ምን ወት ናት ለእርሶ ልጅቷ?
ልጄ ነች።
እሺ ልጆች ከሆነች የእርሶን ልጅ ሌላ ሰው ነው መጠቆም የሚችለው። ጎረቤት ወይም የሰፈር ሰው ደውሎ መጠቆም ይችላል። እንግዲህ የእርሶ ድንቅ ልጅ ናት፣ ልጄ ጎበዝ ናት ብለው ካሰቡ ለሌላ ሰው አሳውቀው ሌላ ሰው ማስመዝገብ ይችላል። ደውሎ መጠቆም ይችላል። እሺ እናመሰግናለን። መልካም ምሽት።
እንደ